እኔ በዚህ ያለው ላይ ሪፖርት ነው ባኮ ምን ልርዳዎት
ሰላም withdrawal ግን አልተለቀቀልንም ነበር ወይ ወደ ቴሌብር አልገባ ወይ ከአካውንታችን ላይ አለንም እስካሁን
ቴሌግራም ላይ ልከውል ነበር
ኧረ አልተላከም እምቢ ስላለን የደወል ያልገባለሁትን ከ transaction history ላይ screenshot አድርገው በቴሌግራም ይላኩልን ስልክ ቁጥር ልስጦት የያዙ ዜሮ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እኮ አንዴ እንትን ሊያዝየር ድገቢ ልስኪ አንዴ
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት screenshot ኡን ይላኩልን በቴሌግራም እሺ እሺ መልካም ቀን እሺ